ይስጥልን ቤት እንዴት ሰላም።
እ፣ እስካሁን አራት ቀን እየጠበቅኩ ነው።
ም- ምን ነበረ
በቤት ፊክሰር እ? withdraw ነው። እ፣ ይቅርታ ድምጽ እየተቆራረጠ ነው። ምን አልከኝ?
withdraw አርግቼ ነው ሶስት በሶስት ሶስት ቀን ነው።
አዎ፣ እሺ በምን ወደ ቴሌብር ነው?
በቴሌ ብር ነው በስታንድ ያው፣ እሺ እሺ፣ አንዴ check ላድርግ። በደወልክበት ቁጥር ነው?
አዎ፣ በዚህ በዚህ ቁጥር
እሺ ጠብቀኝ መስመር ላይ እሺ።
እሺ።
ስንት ብር ነበረ?
ሶስት መቶ ብር እሺ በአስራ ስድስት ነው ቀኑ?
በአስራ ስድስት ላይ ነበረ በአስራ ስድስት ነበር ወይስ በአስራ አምስት?
እ፣ በአስራ ስድስት መሰለኝ በአስራ ስድስት ያው ያይ ታይሱም ናች አይ በአስራ ስድስትም በአስራ አምስትም አለ ብዬ ነው። የትኛው ነው ያልገባልክ?
እ፣ አንዱ ነው አንዱ ነው ሁለቱም ሁለቱም አልገባልኝም። አንዱ already ገብቷል፣ ግን የመጨረሻ ላይ በአስራ ስድስት ነበረ እሺ እ፣ እንደ አሁን ማሳይሽ አንድ ነው።
እስቲ ቆይ አንዴ check ላድርግና እነግርሃለሁ። ትንሽ ጠብቀኝ እሺ። ይቅርታ connection አስቸግሮኝ ነው አንድ ጊዜ
በአስራ አምስቱ ነው እንደውም በአስራ አምስቱ ነው እም። በአስራ አምስት ነው አስራ አምስቱ ነው
የአስራ አራቱ ገብቶልሃል አይደል?
ያ በአስራ አምስቱ ነው በአስራ አምስቱ እሺ እሺ እሺ ይኸው አሁን ወደ Best Bet account ተመልሷል። እሺ check አድርገው።
እሺ እሺ እሺ መልካም ምሽት። እሺ እሺ